ያስልኝ አርፌ ረዲስን ልባኮ ምን ልርጎ
አርፌ ናቸው አርፌዎች ነን። አዎ
ማታ እንትን ዲቦስ አፍጊቼ ወደ ቱ ኤክስፖርት እሺ አልገባልም አልገባልም።
ምን አሉኝ? ደንበኛችን የተቆራረጠ ነበር።
ቱ ኤክስፖርት እንትን ዲቦስ ገንዘብ አስ- አድርጌ አልገባም።
deposit አድርገው ነበር።
አዎ እሺ በዚህ ቁጥር ነው የተመዘገቡት ወይስ ሌላ የስልክ አማራጭ አሉት?
አዎ አዎ እሺ ቁጥሩን ይንገሩኝ። ሮዝ ባይ ሰማንያ ሰባት
ሰማንያ ሰባት ሀምሳ ስድስት ሀምሳ ስድስት ሰባ አንድ እሺ ሀምሳ ዘጠኝ
እሺ ደንበኛችን መስመር ላይ ይጠብቁኝ፣ ላረጋግጥሎት።
አይ እሺ
ደንበኛችን መስመር ላይ አሉ።
አዎ
እሺ አመልክተው ነበር ከዚህ በፊት
አ አመልክተው ነበረ።
በቴሌግራም እንደ ቱ ኤክስፖርት አመልክቼ ምንም መልስ አልሰጡኝም።
እሺ ወደኛ አመልክተው ነበር ትናንት አአ
በዚህ ቁጥር
አአ አረ
አላመለከቱ።
አ
እሺ ደንበኛችን ጉዳያቱን ይንገሩኝ።
deposit አድርጌ ወደ ሜዳው አልገባልኝማ።
ወደ ገንዘቡ ቱ ኤክስፖርት ነው ያሉኝ።
አዎ አልገባም።
እሺ ሙሉ ስሞትን ይንገሩኝ።
አብዱራህማን ሙሉ
አብዱ አብዱራህማን